Den er sport bakom Lørdal. Hello? ሁሉ ስፖርት ነው ባኮም ልርዳት
Eh, che racconti vi girare con i presenti, potete essere per la
ምን አሉ?
ሁሉ ስፖርት እንትን ወደ ቴሌ ብር ዊዝድሮ ያልኩት ብር connection ምክንያት ነው መሰለኝ አላለፈም። ወደ ቴሌ ብር አልገባም። እሺ የሁሉ ስፖርት ላይ ይግቡና ያስተላለፉበትን screenshot አድርገው ቴሌግራም ላይ ላኩልን።
ያስተላለፍኩ ምን transaction history ውስጥ ይግቡና ያስተላለፉበትን transaction ኑን screenshot አድርገው ቴሌግራም ላይ ላኩልን።
እሺ።
እሺ